hello ጤና ይስጥልን። ከቤስት ቤት ነው የምደውልልህ። አሁን ደውላለሁ። እሺ እሺ። አዎ አዎ እንትን ነው የሆነ weekend ሲሆን ይዘገያል። ደግሞ ከቻፓ ወደ ባንክ ሲሆን process ሲያደርግ ይቆያል። ለዛ ነው okay። ሁለት እና ይስተካከላል። አዎ ልክ ነህ። ቅዳሜና እሑድ አብዛኛውን ጊዜ እንደዚህ ይዘገያል።
okay። እና ዛሬ ገቡ ዛሬ ይስተካከላል ብለዋል። ለቻፓዎች ነው የብዙ ሰው ነው ያንተ ብቻ አይደለም። እና አሳውቀን ነበር ለቻፓዎች ይገባል ብለዋል። ዛሬ እንጠብቅና ደውል፣ ችግር የለውም ካልገባ ወይ ደውላቸው አንተም እሺ። በአካል ሞ- መውሰድ አይቻልም አይደል? አሁን process አዎ ምንድን ነው እንትን ነዋ ያዘዝከው በቻፓ ስለሆነ ያው እዛው ነው የሚገባልህ ወደ አዘዝክበት። በ voucher ቢሆን ሄደህ ታወጣ ነበር እዛው ሱቅ።
okay።
ለዛ ነው እና ትንሽ ጠብቅ፣ እሺ ዛሬ እንጠብቅና ደውልን፣ ችግር የለውም።
እሺ። አመሰግናለሁ።
እሺ፣ እናመሰግናለን። እሺ።